ሄሎ ሰላም ጤና ይስጥልን።
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ዘንድሮም ትችብ ነው ም፣ መመዝገብ ፈልጌ ነበር።
ማን ልበል? ኬት ነው
በእምነት እባላለሁ። እዚህ አዲስ አበባ ከእምነት ነው።
ታደሰ።
እሺ ስልክ ቁጥር
ስልሳ ዜሮ ዘጠኝ ስልሳ ሁለት
እሺ ሀያ አራት ነው
ስልሳ ሁለት ዜሮ ዘጠኝ ስልሳ ሁለት እሺ አዎ፣ አርባ ዘጠኝ
እሺ ሀያ አንድ ስልሳ ሀያ አንድ ስልሳ የት አዎ።
አካባቢ ነው አድራሻዎት?
ቤታ
ቤተል ማስታወቂያው ምን ላይ ነው ያዩት?
ኢንስታግራም ላይ
እሺ ላይ ነው ወይስ በአካል መማር ነው የሚፈልጉት?
በአካል ቢሆን አሪፍ ነው። በአካል እሺ እ፣ እንትን በጠቅላላ ኮርሱ የሚቆየው በሶስት ወር ነው የሚያልቀው።
okay እ፣ በአካልና በኦንላይን ነው ትምህርቱ የምንሰጠው። በኦንላይን ከሆነ በሳምንት ሶስት ቀን link ይላክሎታል፣ የቪዲዮ ትምህርት ማለት ነው። በሀያ አራት ሰዓት ውስጥ በፈለጉት ሰዓት መ- ከፍተው መማር የሚችሉት ማለት ነው። አንድ ቀን ደግሞ Google meeting ከኮሜዲያን እሸቱ ጋር ይኖሮታል። በአካል ከሆነ ደግሞ አያት ተስፉ ሲኒማ አያት እ፣ ጋር ያለው ማለት ነው ከአስራ አንድ ሰዓት እስከ አንድ ሰዓት ተኩል በሳምንት ሶስት ቀን
አ፣ ከሰዓት በኋላ ነው ማታ ከአስራ አንድ ሰዓት እስከ አንድ አዎ ሰዓት ተኩል አዎ አዎ። class ኡ ሙሉ ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ግን እስከ ነገ ስድስት ሰዓት ብቻ የሚቆይ ሰላሳ አራት percent discount ኡ በአምስት መቶ ብር ነው ማለት ነው። አስር ሺህ ብር ብቻ ለሶስት ወር የሶስት ወር አስር ሺህ ብር አዎ።
እሺ። ስለዚህ ስለዚህ በምንድን ነው?
አሁን በአካል መምጣት አለብኝ ነው ወይስ በዚሁ መመዝገብ ይችላል?
አሁን ሰሙ እና ቴሌግራም ላይ አይሚን ቴክስት እናደርግሎታለን። እ፣ እነ- እርስዎ ከከፈሉ በኋላ ደረሰኙን ቴሌግራም ላይ ላኩልን።
እሺ። ስለዚህ እሺ።
ከነገ ስድስት ሰዓት ድረስ እችላለሁ ማለት ነው።
ስለዚህ ነገ- አዎ ግን ነገ ስድስት ሰዓት ላይ ክላስ ይጀመራል። ሲኤምሲ ሚካኤል ጋር እ፣ ኢኮኖሚ ኮሚሽን ህንፃ መገኘት ይችላል። ስድስት ሰዓት ላይ ደረሰኞሽን ይዘሽ እሺ። በቃ እንትኑን ቴክስት አድርጌልኝ አካውንቱ።
እሺ። አሁን ይላታል።
እሺ።
እሺ